hello hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ማሽን ቅዳሜ ዕለት አስገብተን ነበር ሲም እንዲገባልን ብለን
እ
ማሽን ማሽን እሺ ቅዳሜ ዕለት ሲም እንዲጋ አዲስ ሲም እንዲተካልን ብለን አስገብተን ነበር እና ለዛሬ ይደርሳል እንደ ይወጣልናል።
ለመቼ አስገብተን ነበር አልከኝ?
ቅ- አረ ቅዳሜ ነው ያስገባነው። ዛሬ መውሰድ እንችላለን?
ውይ ቅዳሜ የገባ አያልቅም።
መቼ እንላክ ነው?
እም፣ በቃ ከማክሰኞ ምናምን በኋላ ይደውላሉ።
ነገ ማለት ነው። ነገ እንምጣ።
አይ ነገ ሳይሆን ከማክሰኞ በኋላ ይደውላሉ። ሲያልቅ ራሳቸው ወደዚህ ያስተላልፋሉ። ይደወላል።
እሺ።
እሺ